አልሰጡንም። ጊዜ ኢትዮጵያ ሄደን እኛ
እሺ፣ ማሽን ተበላሽቶብን ነው።
እሺ
እ ሁለት ቤት ሁለት ምን ምን busy ID ወይ ደግሞ TIN number ይንገሩ።
ይህ number ልንገርሽ ዜሮ ዜሮ ስልሳ
ዜሮ ዜሮ ስልሳ ሰማንያ ስምንት ሰማንያ ስምንት ሀያ ዘጠኝ
ሀያ ዘጠኝ ዘጠና ሁለት
ዘጠና ሁለት እሺ፣ እባክዎት መስመር ላይ ጠብቁኝ። ሄሎ መስመር ላይ ነው።
አዎ መስመር ላይ ስላቆየሁት ይቅርታ። ማራኪ ግሮሰሪ ነው ድርጅት ወሰን አዎ ልክ ነው።
ሙሉ ስሞትን ይንገሩ።
hello ይሰማል። ሙሉ ስሞትን ይንገሩ።
ኪ- ኪሮስ አጎስ
ኪሮስ አጎስ። አሁን በደወሉ ስልክ ልመዝገብ ወይስ ሌላ ቁጥር ይሰጡኛል?
ሌላ ቁጥር ልስጥሽ።
ይሰማል።
አዎ ይሰማል። ዜሮ ዘጠኝ አስራ ሁለት መስመር ላይ ነው።
መስመር ላይ ነኝ አይሰማም። ዜሮ ዘጠኝ አስራ ሁለት
አስራ ሁለት
ዜሮ ዘጠኝ አስራ ሁለት ዜሮ ሁለት
ዜሮ ሁለት ሀያ ሶስት አርባ ዘጠኝ
ሶስት አርባ ዘጠኝ
hello
ይሰማል። ሙሉ አይደለም የነገሩ ዜሮ ዘጠኝ አስራ ሁለት ዜሮ ሁለት እሺ
ሰላሳ አራት ሀምሳ ዘጠኝ
አምሳ ዘጠኝ የት አካባቢ ነው?
ጎተራ ኮንዶሚኒየም
የት አካባቢ ነው ደንበኛችን?
ጎተራ ኮንዶሚኒየም አይሰማም እናት አዎ በማል ይቆራረጣል። ለዛ ነው ማሽኑ ምንድን ነው የሆነው?
ጌጁ ጋር ያስተነፍሳል
እሺ አሁን የነገሩኝ መረጃ እንዳለ መዝግቤ ወደ ጥገና ክፍል አስተላልፈው ላይ የጥገና ባለሙያዎች በአንድ ሰዓት ውስጥ መጥተው የጥገና አገልግሎት እሺ ሌላም ቤት አለ ልንገርሽ
ሌላ ምረዳዎት ነገር አለ?
ሌላ ቤት አለ እናት እናት ግሮሰሪ
እናት ግሮሰሪ እሺ እሱን ይላ- TIN number ይንገሩ።
ሁለት ዜሮ
ይቅርታ እንዴ ሁለት ዜሮ እሺ ይሰማል። ሁለት ዜሮ ስልሳ ዘጠኝ
ስልሳ ዘጠኝ
ዜሮ አምስት
ዜሮ አምስት ሰላሳ ሰባት
ሰላሳ ሰባት ሀያ ሰባት
ሰባ ስድስት
እ ሰባ ስድስት ነው መጨረሻ ያለው ሀያ ሰባት ሀያ ሰባት